ንገሪልኝ ሰላም በይው። እሺ Hello ሰላም ነው።
አለን ሰላም አለን አባ እ፣ Okay ከእንጎቻ ላይ አግኝቼ ነው የደወልኩልህ።
እሺ
keyboard የሚሸጣላችሁ
አለ ምን አይነቱ
እም፣ wired የሆነ keyboard ማለት ነው።
ወ- keyboard እና mouse አለ
አንድ ላይ ነው የሚሸጠው።
አንድ ላይ አዎ keyboard ብቻውን ከሆነ used ነው ያለው
እንጂ አዲስ ለም አዲስ አልቋል ነገ ምናምን ይመጣል
okay። አሁን እዚህ ላይ ያስቀመጣችሁት እ፣ አለ keyboard እና mouse አንድ ላይ ማለት ነው።
ባንዳ ነው
እ እ።
ባንዳ በሚለው አለ
አዎ አዎ።
አለ wired ነው።
wired ናቸው እነሱ
okay። ዋጋው ስንት ነው?
ዋጋ አንድ ሺ አምስት መቶ ሀምሳ ነው አሁን እየተሸጡ ያሉት
okay። ከ VAT ጋር ነው ከቫት ውጭ አይ ከባት ውጭ ነው ብዛት ነው የፈለጋችሁት
እም፣ አንድ አራት ነበር የፈለግነው፣ ግን Dell የለህም።
Dell ነገ ምናምን ይመጣል እ፣ እሱ ወይ በደረሰኝ ከሌላ ቦታ check ላድርግልህ check አድርግልኝ። እሺ በቃ እሺ፣ እሺ እሺ፣ እሺ።